ትፈልግ ነበር? ምንም አልተቻለም እኮ አሁን በቃ ምንም
ሄሎ ሄሎ ዝም ወይ ነው።
እንዴት አቤት ነሽ?
ሰላም እዚህ ነው?
እንግዳ አለኝ በይልኝ አለም ፀሐይ እሺ ስንት ሰው?
አንድ ሰው እሺ እና አጃቢዎችም አሉ ግን